ሌላ ወንደሰን ወይ ወይ ትተህ ውጣ። እሺ በቃ cancel ይሆናል
እህ cancel ይሆናል የቅድሙ order። customer ኡ wrap ኡን አልፈልግም ብሏል። wrap ነበር ታዘዘው።
ስለዚህ ያንን ደግሞ wrap ነው wrap አይደለም፣ ሳን chicken ሳንዱች ነበር የታዘዘው።
አዎ chicken ሳንዱች ነበር የታዘዘው። wrap ነው እነሱ የሰሩት። ስለዚህ customer ኡን ጠይቀ ነው አልፈልግም ብሏል።
እኮ እነዚህ ደግሞ ቀይረው ያንን ይሰራል ብዬ ሰርተዋል፣ እየሰሩ ነው።
አይ አይ ለምን እንደዛ አልክ?
ቺክኑን የታዘዘውም ማለት ነው።
አይ አይ ይቅር አስቁማቸው። ማን ነው ሰርታ እንደዛ ያለው?
ሁለት አንተ ደቂቃ ነህ?
ነው
አንተ እኮ ነህ ያንን እንደዛ ያልክ?
ልስራ ወይ ሲሉ አዎ አንቺን ጠየቅኩ አዎ አሉ።
ለምን አልክ? ለምን አልክ እንደዛ? አንተ ማለት እኮ አትችልም ወንደሰን እንዴ! አስቁማቸው። ለምን እንዴ? ለማንኛውም ቆይ እ?
ደውልልሃለሁ። ለማንኛውም ደውልልሃለሁ።